hello አቤት ጤና ይስጥልኝ።
አቤት
የሙሴ ልጅ የሙሴ ምንድን ነው የሚለው እሱ ለ- ለመመዝገብ ነበረ።
እሺ
ምንድን ነው እሺ፣ መስመር ላይ ይጠብቁኝ። እሺ ማን ልበል ስሞቱን?
ርብቃ
እሺ ርብቃ ማን?
ገረመው
ስልክ ቁጥር ይንገሩ።
ዜሮ ዘጠኝ አስራ ሶስት እሺ ሰማንያ ስድስት
እሺ ዜሮ ሰባት
ዜሮ ሰባት ሰባ ስድስት
እሺ ዜሮ ሰባት ከዛ ሰባ ስድስት ሰባ ስድስት
ስንት ነው እድሜዎት?
ሀያ ስምንት
እሺ እሺ፣ እናመሰግናለን። ስልክ ነው ጀምር እንደውላለን።
እሺ
እሺ
አበባ